የለውም ደውለህ ነበረ።
አዎ እንትን ልደታ አካባቢ ያለው ቢታኒያ ካፌና ሬስቶራንት ኦርደር ተቀይሯል። ኦርደር ተቀይሯል። ቦዛና እና ስትሮ የነበር ተዘጋቢ ነው ሆኗል። ቼክ አድርጊልኝ።
ኦርደር ነበርክ ስንት ነው?
ሁለት ኦርደር
ኦርደር ነበርክ ንገረኝ።
እሺ። እኛ እንዴ ዘጠና ዜሮ ዘጠኝ ዘጠና ሶስት ዘጠና
ዘጠና እ ዜሮ ዘጠኝ ዘጠና ሶስት አዎ አዎ edit ነው ተቀይሯል። የሰጡን ተቀበላቸው።
okay
እሺ